ሌላ አቦይ አይ ይሄ የሃናን ሸምሱ ኤክሰስ ታሪክ እ?
ውጤት ለማንበብ ፈልጌ የሃናን ሸምሱ ኤክሰስ ታሪክ ዋሽንግተን ነው አዎ ዋሽንግተን ነው።
እኮ የሃናን ሸምሱ ኤክሰስ ታሪክ ቅድም አስነስተናል ነበር ከዚህ ከሀላር ተሰልከን
ምን ነበር የተነሱት?
እ፣ እኮ ኤክሰሰሪ ተነስታ ካሴት ሲዲ ይዘን መተን ነበር። ውጤት ደግሞ በቴሌግራም እልክልሃለሁ ነገር ብሎኝ ነበር። እዛ አለው
እሺ እና አላኩም ነው እ፣ ቴሌግራም ላይ ስጋቢ የለም ግን ቴክስቱ ላይ የስልክ ቁጥር ስላቱ ስለላኩልኝ ነው የደወልኩት። ቴክስት አድርጎልኝ የሆነ ነገር የሆነ መልእክት እ፣ ባኝ እሱ ሪሰፕሽን ሰርክል ውስጣችሁ አለ።
እ፣ ሪሰፕሽን ሰርክል ውስጥ ነው።
እሺ፣ በቃ። እሺ ወይ ወይ ቀጥታ ልጁ ጋር ልደውልለት እ ቀጥታ ልጁ ጋር ልደውልለት።
ስልክ አላችሁ?
አዎ ያከመኝ ልጅ አዎ ካለ ደውሉ።
በቃ እሺ።
እሺ